ጤና ይስጥልኝ ዋሽንግተን ዲሲ
እ ደህና ነሽ?
እግዚአብሔር ይመስገን።
እንዴት ነሽ?
ሄሎ እ? አቤት አይሰማሽም?
ይሰማኛል።
ሰላም ነው?
ሰላም
የት እውነት ነው? እ? hello አይሰማም? አረ ሄሎ ሄሎ ይህንንም ወስደሽ ነው?
እ?